አሁን ቅድም እንትን text ኡን እልካለሁ ብዬ ልኬ ነበር። የተሳሳተ ነበር ብለሽኝ ነበር።
እሺ፣ በዚህ ቁጥር ነበር የላኩልን
የእንትኑ transaction ኑ screenshot ማለት ነው። አሁን ሶስት ልክ ያለው ማለት ነው በሰጠሽ ስልክ ላይ
እሺ፣ ሙሉ ጌታ በሚል የላኩልን አዎ፣ በዘጠና ሁለቱ ልክ ያለው ከሶስቱ መቶ ብሩና አርባ ዘጠኝ ብሩ ልክ ናቸው ማለት ነው። አንድ መቶ ብር ሲቀር ማለት ነው። check እንድታረጊልኝ ነው እንጂ
እሺ፣ አሁን የላኩትን እያየን ነው ነው እዚህኛው ላይ አዎ አሪፍ ቤት ስለሚል ይሄን ማየት እንችላለን። በላኩልን ቀን ላይ
ከቴሌ ላይ ከቴሌ ብር ላይ አስልኬ ነው በዛን ቀን የተደረገው።
እሺ ስለዚህ አሁን አሪፍ ቤት ስለሚል በትክክል እኛ check ማድረግ እንችላለን። check አድርገን እንደጨረስን እናሳውቀውታለን።
ብሩ ገቢ ይሆናል ወደ ጨዋታው።
አዎ እኛ ወደዛ ነው የምናስተላልፈው።
እሺ እሺ ይልሽ እሺ አመያችን መልካም ምሽት።